ሄሎ ጤና ይስጥልኝ ቃል ኪዳኔ ከቤት ቤት ምን ልብደው
እንትን ከገም ቤት ቤት ላይ ብር ውስጥ ቢሮ ሳረግ እሺ አልገባልኝ።
ስንት ብር ነው
አንድ ቦታ ሺ ሰባት መቶ ነው። አንድ ቦታ ደግሞ ሶስት መቶ ነው።
በዚህ ስልክ ቁጥር ነው ቤት ቤት የሚጠቀሙት አዎ አዎ
እሺ አንዴ መስመር ላይ ጠብቁኝ እ?
አንዴ መስመር ላይ ጠብቁኝ check ላድርገው እሺ
በዚህ ነው ስልክ ቁጥሩ እርግጠኛ ነዎት አዎ እቺ በዚህ ጊዜ ነው እዛ ውስጥ አይቻለሁ እኮ pending pending ይላል።
እሺ አንዴ መስመር ላይ ጠብቁኝ እሺ እሺ
ሄሎ ሄሎ ሄሎ እሺ አንዴ ቆይ መልሼ ልደውልልዎት system ኡ እያስቸገረኝ ስለሆነ እሺ እሺ መልካም